Hello. Hello. Hello. Hello.
Hello Hello
አዎ Hello።
አቤት አቤት፣ አይሰማም?
አዎ ይሰማኛል። አዎ አቤት አባ
እ፣ እ፣ ዘጠኝ ሰዓት ላይ ከሰዓት deposit አድርጌ እስካሁን አልደረሰልኝም።
እ፣ እሺ በ Chapa ነው አይደለ?
አዎ
እሺ እንደዛ ከሆነ ትንሽ ጠብቃቸው። approve እያደረጉ- እያደረጉት ነው። ትንሽ ታገሳቸው። እሺ እንደ እስከ መቼ መጣህ? አሁን አምስት ሰዓት system ኣቸው fail ስላደረገባቸው ነው ዛሬ።
Okay። ግን አሁን አምስት ሰዓት ይሞላል።
ልክ ነህ፣ ግን ያው system ኣቸው fail ካደረገ እኮ ምናልባት እስከ ነገም ሊፈጅ ይችላል። ለዛ ነው። እሺ
እ፣ ግን እሺ፣ CBE ውን አይሰራም አይደለ? በቃ አዎ፣ ሲቪ አይሰራም። ሲቪ ዛሬ ስ- በ- ስላስወጡት ነው ራሳቸው። እሺ እ፣ እሺ እሺ አባቴ